ሰማንያ ዘጠኝ አስራ አንድ ሄሎ ሄሎ ጤና ይስጥልኝ ማን ነው የማንኛው የየትኛው የኔ ነው ይሄ የኔ ነው የህሊና ነው አዎ ነው እሺ ቆይ እሺ አንድ ሰው ደውዪ ደግሞ ሁሉ አንቺ እዚህ ጋር እንዳለ እኔም ልደውል አዎ
ቆይ እሺ፣ አዘቂ አንዴ።
ማጋ ሰራ
ማ- የመጣለት አለቀ ቆይ አንዴ ረዲ
እሉ ማንም ጋር አልመጣም ወይ ማንም ጋር አልመጣም
እሺ በቃ ራስ All of our አልኩ representatives are currently busy.
ምን አልሽኝ ደግ እሺ በቃ አንቺ ብቻ ነው የሰራው ማለት ነው
እስቲ ምን አወቅሽ ችግሩ ምን እንደሆነ አዎ ግን ሰርቪስ ማፑ እንትን አደረግኩት እም፣ እሺ ቆይ ምንድን ነው
እስቲ ወይ ደውይላቸው ለእነሱ አይሻልም ለእነሱ እሺ እሺ አይሻልም አዎ እደውልለታለሁ ስልክ አልሰራ ብሎኝ ነው ገና ልጅ ነው በቃ አይ ችግር ችግር የለውም ቀስ ብለሽ ሞክሪላቸው ችግር የለውም እሺ okay right bye-bye